ሄሎ ሄሎ በደንብ አይሰማም። ሄሎ ሄሎ ሄሎ ሄሎ ዋሽንግተን ዲያግኖስቲክ ነው።
አ ዋሽንግተን ዲሲ CT with contrast ፈልገን ነበር። brain CT
ሶስት ሺህ ነው
እ እ ዋጋው ሶስት ሺህ ብር ነው።
ቆይ ዋጋውን ለእነሱ ትነግሪያቸዋለሽ። አሁን ግን አለ። አሁን ቢመጡ አምቡላንስ ከእናንተ ይዛችሁ አምቡላንስ ታመጡልን አላችሁ።
እሺ በል እሃ የእናንተ brain አይደለም። አይ የእነሱ chest CT ነው። chest CT ነው። ይቅርታ chest CT with contrast ስንት ነው ዋጋው? ዋጋውን ሄሎ፣ አቤት።
ነግሬሻለሁ ምን እንደሆነ ዋጋውን እንዲ ነገራት ላኩና ልንገራት።
እሺ፣ ምኒልክ ሆስፒታል ነው።
እሺ
ለምን ይሄን ለምን ትወስጃለሽ? ምን ሰባት አለች?
ሺህ ዘጠኝ መቶ ስልሳ ነው። chest CT scan አይደል with contrast አ ሰባት ሺህ ዘጠኝ መቶ ስልሳ
አምቡላንስ መጥቶ እንደገና ይመልሳል። ይቅርታ እህቴ፣ ይመልሳል። አዎ ወደ ኋላ ቶሎ ተነስቶ ማለት ነው።
ልክ ተነስቶ ሲጨርሱ ይመልሳል።
እሺ፣ እ፣ አሁን መምጣት ይችላል?
አዎ በዚህ ስልክ መልሰን እንደውልላቸው።
አዎ፣ አዎ።